ሰላም ጤና ይስጥልኝ ብርቱ ቤት
ሰላም ነው አለን። እንትን ነበር ትላንት በዚህ ሰዓት ወጪ አድርጌ ነበር እሺ
አ፣ አል- ወደ አልገባኝም።
የት ነበር ወደ ባንክ ነው ወደ ቴሌብር ወደ ቴሌብር አዎ እሺ የቤስት ቤት ቁጥርን ንገረኝ እስኪ ዜሮ ዘጠኝ የደወልክበት ነው የቤስት ቤት አ፣ ቁጥር ይሄ- ይሄው ራሱ ነው ራሱ ነው እሺ ዜሮ ዘጠኝ ሀያ
ሀያ ስልሳ ዘጠኝ አስራ ሶስት ዜሮ ዘጠኝ ዜሮ አይደለ ዜሮ ዘጠኝ አዎ እሺ አንዴ መቼ ነበር ያደረከው ትላንት ትላንት አዎ እሺ